ጤና ይስጥልኝ። ደምስስ በረዳ ነው። እሺ ደንበኛችን ከአሪፍ ፔይ ነበር የምደውልልዎት። ረድኤት እባላለሁ። የእርስዎን ስም ማን ልበል? ማን አሉኝ? ሰላም።
ሀና ነው ስሜ።
እሺ እሺ ደንበኛችን በዚህ አስራ አምስት ቀን ውስጥ ምንም አይነት transaction እያየን አይደለም እና ምናልባት በ POS ሊያጋጠሙ ችግር አለ።
አሁን ስለማንሰራ ነው ነግረናቸው ነበር። ትናንት መተው ነበር መጥተው ነበር።
ከእናንተ ጋር መጥተው እሺ።
ነበር እና እኛ ፖስተር ነው እንጂ በካርት የሚጠቀም
እሺ የሰው የሰው ምርጫ ነው። ደንበኛችን ትንሽ የተቆራረጠ ነው ድምፁ። አሁን ደንበኛችን ይሰማል። ደንበኛችን